ሄሎ
ሄሎ፣ ጤና ይስጥልኝ።
አልሰማም።
ከችብችብ መልሼ ሎት እያወሩ እሺ። አዎ አዎ እሺ። እና እ፣ አሁን ጸገነት አውርቻት ነበረ።
እ፣
ጸደኒያን ይቅርታ እ፣ እና እ፣ አውርቻት ነበረ። ያው እሷ ፕሮዳክቱን ስለማትፈልግ እ፣ ዛሬ እ።
ነው የወጣላት። ለድራይቨር ስትመልስ እ፣ እኛ ኦልሬዲ ሪፈንድ ሊስት ላይ ስለባ ነው እ፣ ያው ስትመልሽ ት- ተመላሽ ስታደርግ ያሳውቁን፣ እ፣ ብሩን ለእርሶ refund እናደርጋለን ማለት ነው።
እ፣ okay እሺ።
ሌላው ምን ነበረ ያሉኝ? ዛሬ የሚመጣ product ነበረ።
ዛሬ አይ ነገ ነገ ነው ነገ አይደል December one አዎ።
ነገ ነበር የሚለው እና ወደ ሰኞ ማድረግ ይቻላል።
እሺ፣ እስቲ ስልክ ቁጥር ንገሪኝ።
ዘ- ዘጠኝ ስልሳ ስድስት እሺ፣
ሰማንያ ሶስት ሀምሳ ሶስት ሰማንያ አራት
ሰማንያ አራት በዚህ ግን ማግኘት አልቻልኩም ወይ?
አይ ታየች ምናምን አዎ፣ አልመጣልኝም። ዜሮ ዘጠኝ ስልሳ ስድስት ሰማንያ ሶስት ሀምሳ ሶስት ሰማንያ አራት አይደል?
አሃ
አዎ፣ ግን እያመጣልኝ አይደለም።
እ፣ እሺ ቆይ አንዴ ሌላ ቁጥር ቆይ ልንገርሽ ነበር እሺ፣
ይሰማልማ አዎ፣ ይሰማኛል።
ዘጠኝ አስራ አንድ እሺ፣ ሰማንያ ሰባት ሰማንያ ሰባት ስልሳ አምስት ሰማንያ አንድ
ሰማንያ አንድ እሺ፣ መስመር ላይ ጠብቁኝ። አዎ፣ ይሄ ለነገ ነው የሚወጣው። ስንት product ነው አዎ።
ያላችሁ?
ሶስት ሶስት ሶስት ቲማቲም product። ስለዚህ ሽንኩርትና ድንች አለ።
መረከብ አይችሉም
አዎ አደለ?
ምግብ ፕሮግራም ስለዚህ ስላለ አዎ ለሰኞ ላስተላልፍሎት።
አዎ እሺ ለሰኞ አስተላልፍሎታለሁ።
እሺ እሺ እሺ እሺ፣ እናመሰግናለን።
አዎ መልካም ቀን።
አመሰግናለሁ።
እሺ።
አዎ